ጤና ይስጥልኝ ቢሀና እባላለሁ የምወስደው
እንትን ፈልጌ ነበር ሞግዚት አላችሁ እንዴ?
እሺ የት አካባቢ ነው እርስዎ የሚኖሩት?
ወደ አለም ባንክ
አለም ባንክ አካባቢ okay ያው እርስዎ አካባቢ በቂ የሆኑ ብቃት ያላቸው ባለሙያዎች የተመዘገቡ የሉንም በአቅራቢያዎ ሲኖር ግን እንድናሳውቅዎት ያለውን ሙሉ መረጃ ይንገሩን እሺ
ሙሉ ስምዎን ማን ልበል?
ሜላት ሜላት ነብዩ ሜላት ነብዩ ነብዩ እሺ የስንት አመት ልጅ የሚንከባከብ ባለሙያ ነው የፈለጉት?
ስድስት ወር
የስድስት ወር እሺ ስለ ጉዳዩ ከየት እንደሰሙ ያስታውሳሉ?
አይ ከዚህ በፊትም ተጠቅሜያለሁ ተጠቅመው ያውቃሉ? okay okay ስለዚህ ያው ባለሙያዎቹን ጠርተን እየመዘገብን ነው በአቅራቢያዎት ባለሙያ በምናገኝ ሰዓት ላይ ደውለን የምናሳውቅዎት ይሆናል እሺ በቃ ያው ጦር ሀይሎች ሜክሲኮ ምናምን ስለሚመች እሺ እንድንል እንደሱም ካለ እኛ arrange እንድናረግ ማለት ነው ትነግሪኛለሽ እሺ መልካም ቀን ይሁንልዎት አመሰግናለሁ